Hello?
Hello.
ጤናይስጥልኝ ቤስተቤት
ቤት ቤት
ቤስተቤት ነው። ምን ነበር?
ከትናንት ወዲያ ማታ ማለት ነው ከሰላሳ ሰላሳ deposit ለማድረግ ወደ account ለማስገባት ፈልጌ በቃ account ደግሞ አልገባም። deposit ውስጥ እየቆመች ነው ነጭ ነገር ብቻ ያለ አልገባም።
Okay deposit ነበር ያደረኩት አይደል?
አዎ deposit ለማድረግ ፈልጌ ማለት ነው አዎ አዎ።
አልገባችም። deposit ሌላ ቦታ ገባች።
እሺ እሺ። message ተልለ ነበር አይደል? ከቴሌ
ልጅሽ አ SMS ተልኮልሃል አይደል?
መቼ
እ deposit ስታደርግ
ሶ- አ- በዚህ አምስት መቶ
እኮ message ተልኮልህ ነበር አይደል?
አ- message አልገባም።
አይ message መግባት አለበት እ፣ ካልገባ አይ በል- ሌላ ቦታ ገባች። ሌላ ቦታ ገባች። ያው ያ የኮን ሶስት መቶ ብር ነጭ ነጭ ነው፣ አምስት መቶ ብር ነጭ ነው። እዛ የቆመች ነው።
Okay እሱን ማለት ነው እሱን screenshot አድርገህ በቴሌግራም ላክ። እሺ እሱን በቴሌግራም?
አ እሱን screenshot አድርገህ ላክና እኛ እሱን ይዘን ሪፖርት እናደርግልሃለን።
በምን ይልካል?
ቤስት ቤት ፔጁ ላይ ታገኛለህ። ቴሌግራም አለ እዛው ላይ።
ቴሌግራም አዎ ከስር ጥያቄ ወይም ችግር የሚለውን አላየህም?
አ እሱ ላይ ታገኛለህ። ቤ- ቴሌግራም ላይ በሱ አውራል። እሺ ላክ እዛ ላይ። እሺ እሺ፣ በል በል እሺ።